ሄሎ ሄሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
መሰረት ሞት አይደለ?
አዎ ከችፕ ነበር የምደውሉት።
እሺ የጥቅል ጎመን group ነበሩት።
አዎ አለ ይቅርታ fail ከማድረጉ በፊት ሰው መቀላቀል ከቻለ ያስገቡበት።
እሺ እሺ okay፣ ሁለት ሰው ይቀራል።
እሺ አስገባለሁ አሁኑ ነው።
እሺ እ፣ ሽንኩርትም ሁለት ሰው ይቀረኛል መሰለኝ።
የሽንኩርትም ሁለት ሰው ይቀራል። ሆይት ካቤጅ ነበር እዚህ ጋር እሺ፣ ያየሁት።
እሺ።
ቆይሽ በቃ አሁኑ ነው ሁለት ሰው አስገባለሁ።
አዎ ይሞክሩት። እሺ እሺ